Hello ጤና ይስጥልኝ ከቢጃይ ነው የምደውልለት። እስኪ number ኡን በድጋሚ ይንገሩኝ።
ሶስት ዜሮ እሺ
ሀምሳ ስድስት እሺ ሀምሳ ስምንት እሺ ሰባ አራት ሁለት
ደንበኝነት ያሉት በሌላ ስልክ ቁጥር ነው ደንበኛችን እና ያ ቁጥር የሚያውቁት ሲንገር እ በማን ነው ሜሴጅ የሚላክ የእንትን ምናምን ያወረድበት ምናምን በዚህ ነው እ እሺ እሺ ዜሮ ዘጠኝ አስራ ሶስት እሺ እ
ሀምሳ ሶስት
ዜሮ ዘጠኝ አስራ ሶስት ሀምሳ ሶስት እህ
ሰማንያ አምስት ሰማንያ አምስት እና የዘቢዳ ቢራም ፍሪጁ አይሰራም። Hello በዚህም አይደለም ያለው የቢጃይ መለያ ቁጥር ካሉት እሱ ይንገሩኝ። ወደ ሞባይሎት የተላከ
እስኪ አንዴ check አድርገን ደውልሽ እናቴ እሺ እሺ አመሰግናለሁ። መልካም ቀን።
እሺ